ሄሎ ቤት ሄሎ እ፣ hello hello ጤና ይስጥልን።
እሺ ምን ነበር
እንትን withdrawal አልገባልኝ አልገባልኝ ብሎ ነው።
ስንት ብር ነበር
አራት መቶ አራት መቶ እሺ ቤት ቤት ቁጥር ንገረኝ
አሁን የደወልኩበት ሀያ እሺ እሺ ተው መቼ ነበር ያልከው
ትላንት
እም፣ አራት መቶ አራት መቶ እና ሶስት መቶ ነው አይደለ
አ፣
እ፣ እንትን ነው pending ላይ ነው ያለው ለሳንቲም ሰዎች እናሳውቃለን እሺ ይገባል እሺ ወይ ወደ Best Bet account ይመልሱታል ወይ ደግሞ ወደ ቴሌብር account ይገባል ትንሽ ብቻ ጠብቀን እሺ እሺ እናመሰግናለን